ነው ሰላም
ጤና ይስጥልን። የሆነ cashier ኮድ ልነግርሽ ፈልጌ ነው። ከፍልኝ ብሎ ምን አልከኝ?
cashier ኮድ ልነግርሽ ብዬ ብታይልኝ።
እሺ እ- cashier ኮዱን ትነግረኛለህ? እሺ ንገረኝ።
አስር አስር እሺ ሰማንያ አራት ሰባ አንድ ሰማንያ አራት ሰባ አንድ ምን cashout ብለህ ሆነው ወይስ ምንድን ነው?
ያው guest bet ነው ኳ- ኳስ ነው።
እሺ ትኬቱ ል- እ- win መሆኑንና ለመሆኑን ነው ማይልህ?
አዎ እሺ አብርቼ እልሃለሁ። ያው lost ነው። እሺ እ፣ ሁለቱ ኳሶች ጨዋታዎች ተሰርዘዋል መሰለኝ።
አይ አንድ ነው ግን እንትኑ ከሀያ በታች ነው።
o- odd ኡ ነው
አዎ odd ኡ ከሀያ በታች ነው። ለዛ ነው እሺ lost የሆነ አስራ ዘጠኝ ነጥብ ሃምሳ አምስት ነው የሚሆነው።
አዎ እንደዛ ከሆነ ከሀያ በታች ከሆነ የለውም። እሺ ቁጥር አይጠጋጋም ወደ ሀያ አይመጣም።
ምን አልክ? አዎ አይመ- አይመጣም። ከሀያ በላይ ነው መሆን ያለበት እንጂ ሀያ ራሱ ቢሆን አይ- አይ- አይኖረውም።
አሀ፣ ሀያም አይኖረውም።
አዎ አባ okay አመሰግናለሁ።
ስለደወልክ እናመሰግናለን። መልካም ቀን።
ሁሉም ወጣ